እንዴት ነው? እንዴት ነው?
ትኬት ቸክ ለማድረግ ነበር።
እሺ እንገሩኝ። እሺ ንገሩኝ። እሺ
አስራ አንድ እሺ እሺ ሰላሳ አምስት እሺ እሺ ሀምሳ ሰባት እሺ እሺ ዜሮ ሁለት
እሺ ሁሉም ታርሟል። ቢና አንድ ጨዋታ ይቀረዋል። ሀያ አራት ሰዓት ሲሞላ ይታርማል።
ካሸወት ማለት አልችልም።
ይህ ፖስት ቦንድ የሆነ ጨዋታ ስለሆነ ፓርሻውት አይሰጥም።
አይሰጥም።
እሺ እሺ መልካም ቀን።
እሺ መልካም ቀን።
አ-